hello ጤና ይስጥልኝ ቤት
እንትን confirm አድርጊልኝ። ስድስት ሺህ ብር withdraw አድርጊቼ ነበር።
በዚህ ቁጥር ነው።
አዎ እሺ አንዴ መስመር ላይ ጠብቀን check ላድርግልሽ።
እሺ
ወደ ቴሌ ብር ነው CBE
ወደ ቴሌ ቴሌ ብር
ሺ ብር
ሄሎ ሰላሳ
ዜሮ ዘጠኝ አስራ አንድ እሺ ሰላሳ ስድስት ሀምሳ ሁለት ሰላሳ ዘጠኝ እሺ ዶክተር አድርግሽ እሺ መልካም ልደት ምናምን